hello hello ታምርቱክ ነበር የምደውልልዎት። ከቺፕቺፕ ነው የምደውልልዎት።
እሺ
order ነበረዎት?
ነበረ hello?
ያለ የታዘዘ ነገር ነበረ። ቃሪያ ምን ምናምን- ነበር ያዘዙት? እ ቃሪያ ምናምን መሰለኝ sister ናት ያዘዘችው በዚህ ስልክ። ብቻ okay፣ order በእርሶ ስልክ ነበር።
ሌላ ሰው ነው ያዘዘው?
አዎ እሺ፣ ስንት ነበር የቆረጠ የቆረጠብዎት?
ሂሳቡን ነው።
እህ አዎ፣ ቆይ አንዴ ልደውልሽ እናት
እሺ፣ እሺ፣ መልሼ እደውላለሁ።
እሺ።